ጤና ይስጥልኝ። ለስፖርት ነው ባኮ የምንወዳው።
ምንድን ነው? ሰላም ነው? እንዴት ነው?
እግዚአብሔር ይመስገን።
አለ ከ- በቴሌ ብር ምንድን ነው አልሰራ ያለው?
deposit ነው ወይስ withdraw ነው የፈለጉት?
አይ deposit አድርጌ ጨዋታ እንትን ለማለት ነው።
deposit ነው። technical ችግር አጋጥሞን ስለሆነ ነው። ይስተካከላል። በትዕግስት ይጠብቁ።
አዎ ከትላንት ወዲያ ነው የጀመረው። እንደዛ ነው እስካሁን ድረስ።
አዎ ይስተካከልሎታል። በትዕግስት ይጠብቁ።
እሺ። በሁሉም ነው እንጂ በእኔ ብቻ አይደለም አይደል?
አይደለም፣ አይ የሁሉም ነው። technical ችግር ነው።
እም።